ሄሎ
ሀሎ
ጤና ይስጥልኝ ጤና ይስጥልኝ እንዴት ነሽ?
እግዚአብሔር ይመስገን ምን ልርዳዎት?
አለን ቻፓ ነው አይደል?
አዎ ነው እንትን ነበረ በእናትሽ በ- ወደ ቻ- በቻፓ በኩል ማለት ነው
እሺ በቴሌብር በቴሌብር በኩል ወደ ወደ ኬኑ game አለ አይደል?
እሺ ወደዛ ብር አድርጌ ነበር እና አልገባልኝም።
እሺ።
ትናንትና ሰባ ብር ከትናንት ወዲያ ደግሞ ሰማንያ ብር ከዛን አስር ብር ወደ ስልሳ ብር አላሳለፈልኝም። text ግን የቴሌ text መጥቶልኛል።
የቴሌውን text ይላኩልን እስቲ በቴሌግራማችን ይነቁታል at ቻፓ official
ምን ምን ምን
at ቻፓ official at ቻፓ official አዎ ምንም small ቁጥር letter ነው የለውም?
space የለውም አይ በእሱ search አድርጉንና ያገኙናል at ቻፓ
ኦፊሻል
አት ቻፓ ኦፊሻል። እሺ አዎ።
ሌላ dot ምናምን የለውም።
አዎ ሁሉም የለውም፣ ስሞል ሌተር ሰርች ነው?
አድርጉ። አዎ እሺ እሺ እሺ እና ከዛን text ላድርግልሽ።
አዎ እዛ ላይ ይላኩት እሺ ኦንላይን